hello ጤና ይስጥልን ቺፕቺፕ hello ጤና ይስጥልኝ።
አብሮ ይስጥልን።
ትላንት አመልክቼ ነበር ፓስታ አዝዤ ሰኞ ዕለት አልደረሰኝም። ዛሬም አልደረሰኝም።
ማታ ተደውሎሎት ነበር ከቢሮ?
አዎ ተደውሎልኝ ነበር። አዎ ዛሬ እንደሚደርሰኝ ነግራችሁኝ ነበር።
እስቲ ስልክ ስሞትን ይነግሩኛል?
ቤተል
ቤተል አዎ
ቤተል። እስቲ ስልክ ቁጥሮትን ይነግሩኛል?
ዘጠኝ አስራ አንድ ሀምሳ እሺ አስራ አንድ ሀምሳ ስልሳ ዜሮ ዜሮ ሀምሳ ስልሳ ዜሮ ዜሮ
እሺ እ ይቅርታ በጣም የራሱ እጥረት ስላጋጠመ ነው። ለነገ እንላክሎት። አጠቃላይ በሁለተኛ ሰባት ጊዜ ነው ነው እያላችሁኝ አይደለ?
ያለው እ? አዎ ግን ማለት በቃ እንትን እያሳጣችሁን ነው። በእኔ ስር ያሉ ሰዎች በጣም እንትን ብለዋል።
ይቅርታ ሰኞን በጣም ያዘዝነው አውቀሻዋል?
አዎ አዎ ያየሁት ነው። አዎ ወይ refund ለማንኛውም- እናድርግሎት ወይስ ለነገ እንላክ?
እኮ ለነገ ላኩ፣ ግን ከፍ አልፈልገውም።
እሺ እሺ ነገ እንልካለን።
እሺ፣ እሺ የት ነበር location ኑ?
እ?
location ኑ የት ነው?
ትራኩን ትራኩን። እሺ እዛው እዛው እሺ፣ ያስመዘገብኩበት ላይ ማለት ነው።
እሺ እሺ